Hello hello Hello
Hello ሰላም
ആ የሆነ የቲኬት ጥያቄ ነበረኝ።
እሺ
ማታ እንትን ያልኩት ቲኬት የቆረጥኩት ቲኬት እሺ
አልቋል። Already አግኝቼዋለሁ፣
Okay
ግን loss ነው የሚለው ሳንቲሙ Win አድርገህ ነው?
የገባ አይደለም። Win ያረኩትን loss ብሎታል።
Okay እሺ እንትን ትነግረኛለህ ትኬት ID ውን cashier ኮዱን ንገረኝ check ላድርግ Cash out?
Cashier ኮዱን cashier ኮዱን Cashier ኮዱ አዎ ምን እዛ
Cashier ቤቱ ኮድ ላይ አለ ያለው መስመር ላይ ትኬቱ ላይ አዎ ትኬቱ ላይ አለ ንገረኝ በትምህርት ሚዲያ እሺ እሺ እሺ
የት ጋ ነው የምናገኘው? Cashier ኮዱ የቆረጥካቸው አሉ አይደለ አዎ፣ ከነሱ በታች ነው
ከእነሱ አዎ የቆረጥከውን ያሳይሃል አይደለ winning የቆረጥኩትን ያሳየኛል።
Amount winning የተጠማውን።
Bet ያረክበትና winning ከሱ በታች cashier ኮድ የምትል የለችም
ከ win ኡ በታች አዎ ከሷ በታች cashier ኮድ አለች። Win ስለ ይሄ amount Amount bet የሚለው
Okay።
በቃ መጨረሻ ቆረጥካቸው በታች ያለው
እኮ ያን win ያደረኩት
ወይም ትኬት ID ውን ንገረኝ እሱን ካላገኘው እ?
ወይም ትኬት ID ውን ንገረኝ እሱን ካላገኘው የትኬት ID ው ልንገርሽ እሺ እሺ
አስራ አንድ cashier ኮድ
አገኘኸው cashier ኮድ አገኘኸው አዎ እዚህ win ትኬቱ ከላይ ያለው አለ ኮዱ
ካ- ትኬት ID ው ከላይ ከላይ አዎ።
ያለችው ናት። Cashier ኮዱ ደግሞ የቆረጥካቸውን bet ያረካቸው list አለ አይደል? ከእነሱ በታች ነው ያለው።
ከእነሱ በታች
አዎ ንገረኝ ትኬት ID ውን
Cashier ኮዱ ልንገር እሺ ንገረኝ።
እዚህ ጋር cashier ኮዱን እየነገረን አይደለም እኮ ፍቅር ንገረኝ፣ ችግር የለውም። ትኬት ID ውን ንገረኝ፣ ከላይ ያለውን ንገረኝ።
ticket ID ም አዎ
አስራ አንድ
አስራ አንድ አስራ ዘጠኝ አስራ ዘጠኝ
አስራ አንድ አስራ ዘጠኝ አርባ ስድስት
አርባ ስድስት ይህ ኮዱ እንጂ ቁጥር እሱ አይደለም አስራ አንድ አስራ ዘጠኝ አልሻ አዎ
አርባ ሁለት
እሺ ሀያ አራት
እሺ ይሄ ነው አዎ ስንት ስንት አልሽው እስኪ ንገረኝ አይማ
አስራ አንድ አስራ ዘጠኝ አርባ ሁለት ሀያ አራት አዎ
እሺ በሀያ ሀያ አምስት ብር ነው አይደለ bet ያረከው
በሀያ አዎ በሀያ አምስት ብር ወስዷታል ነው OK እሺ አንዴ ጠብቀኝ እሺ ወደ ላይ አይ
Hello ታርሞልሃል አይደለ? win ያላለ win አይ ታርሞልኛል።
በቃ አሳውቅልሃለሁ። እሺ ትንሽ ቆይተህ check ታደርገዋለህ። አንድ ከሰላሳ ደቂቃ በኋላ
ያው በቴሌግራም እያወሯቸው check አዎ፣ ያደረግነው በቃ እኔ እኔ አሳውቅልሃለሁ። እሺ ከሰላሳ ደቂቃ በኋላ check አደርገው።
ጊዜ ያደረጋችሁ ነው እ?